Hello ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ በስ ያው ቤስት ልንወዳ እንትን የተጫወተ ጨዋታ ነበረ ግን እስካሁን አ- አላረመም።
እሺ
እ?
እሺ አንዴ መስመር ላይ ጠብቀኝ እሺ
እሺ cashier code ኡን ንገረኝ
አስራ አንድ አስራ አንድ ሰባ አራት ሰባ አራት ሀያ ሶስት ሀያ ሶስት አርባ ሁለት አርባ ሁለት እሺ ገና ቀሪ ጨዋታዎች አሉ ሌሎቹ እንዳለ win ናቸው አ- እስከ ዛሬ አ- ድረስ እስከ ትናንት የተካሄዱት ቀሪ ጨዋታዎች አሉ አዎ ቀሪ ስምንት ጨዋታ አለ።
አላ ሌሎቹ አረንጓዴ ናቸው በቃ እሺ። አሁን እንትን ብሏል አ?
አ፣ ተስተካክሏል update አድርጓል እሺ እሺ መልካም ምሽት